ጤና ይስጥልን። ጸጥታ አምቡላንስ አብሮ ስልን ሰው ባይል ታሞብን እንትን መንገድ ላይ ነበር ነበር ነው።
እሺ፣ ከየት ወዴት መሄድ ፈልጋችሁ ነው?
ከሰባተኛ ጥቁር አንበሳ
ምን ሆኖባችሁ ነው?
ከዚህ በፊት ህመም ነበረው። እዛው እየተከታተለ ነበረ። አሁን በኃይል አማው
ዘጠኝ ሰላሳ ዘጠኝ ደውሉ። የእኛ አምቡላንስ ስራ ላይ ነው።
ዘጠኝ ሰላሳ ዘጠኝ አዎ